ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ከቤት ቤቴ ላይ withdraw አድርጌ ነበርና አምስት ሺህ ስምንት መቶ ብር እሺ ወደ ቴሌ ብር የማልገባም account ላይም ቀንሶብኛል።
ስንት ብር ነው?
አምስት ሺህ ስምንት መቶ ብር
ስልክህን ንገረኝ።
አዎ፣ በዚህ በደቡብ በዚህ ዘጠኝ ዘጠኝ ዘጠኝ ዜሮ ዘጠኝ ዘጠና አንድ አዎ አይቼዋለሁ፣ እያየሁ ያለው ነው። እያየሁ ያለው ነው። እሺ እሺ
ዘጠኝ ስንት ብር ነው ያልከኝ?
አምስት ሺህ ስምንት መቶ
መቼ ነው? በዚህ ሁለት ቀን ውስጥ ዘጠኝ ሺህ አምስት መቶ ነው ያለ
እ፣ እ፣ አ- አሁን ላይ withdraw ያደረኩት ማለት withdraw ነው deposit withdraw አደረገ ነው ያደረኩት። withdraw እኮ ነው ወደ ቴሌ ብር withdraw ወደ ራሱ በቃ ገብቶልሃል። እሺ አሁን እሺ እሺ እሺ አባ ገብቶልሃል። እሺ መልካም ቀን